ጤና ይስጥልን ቢጫ ኢትዮጵያ
ሰላም ነው።
ሰላም ደንበኛችን
እ እንትን ኦክሲጅን አይ ደስ የ አየር ጤና ብረሰሪ
እሺ ደንበኛችን ምን አለ ኦክሲጅን አስ- ኦክሲጅን አስመዝግቤ ማለት ነው እሺ
እና ወር ምናምን ሆኖታል። አልተደወለ እንደውላለን ብለው ምንም እ፣ እቃው ራሱ እዛ ሆኖ ሌላ እንዳልገዛበት እቃው እዛ እንደተቀመጠ ነው ራሱ አልደወሉልንም።
አሀ ኦክሲጅን ለማስሞላት እቃውን ወስደው እስካሁን አልተመለሰም ኦክሲጅንም አልተሰጠም አልተመለሰ እስካሁን። አዎ፣ የሆነ ወረ- ወረቀት ትኬት ነገር ሰጡኝ፣ እ፣ አልደወሉልኝ። ወር ምናምን ሆኖታል።
አ ትኬት ቁጥር ሰጥተውስ ነበር የሆነ ከወር በፊት ቁጥር ሰጥተውኛል። አዎ፣ አዎ፣ እ?
ከወር በፊት ነው ከወር በ- ትኬቱን የተቀበሉት
ከወር ከአረ ከሰጡኝማ ቆይቷል። ዞሮ ዞሮ ስላለ አሁን ደግሞ ስላለቀብኝ ነው እንጂ ከሰጡኝማ ቆይቷል። ወደፊት
ትኬቱን ከሰጡት ቆይተዋል
አ
እሺ ደንበኛችን ቢጃ ሄዶትን ይንገሩኝ
እሺ፣ ደስ አየር ጤና ግሮሰሪ ብለሽ እንትን አድርግልኝ።
እሺ ደንበኛችን ቢጂ አይዶትን ይንገሩኝ። በስልክ ቁጥር የገባሉት ኮድ አለች አይደለ? አጭር ኮድ
እ?
በስልኩ የገባሉት አጭር ኮድ አለች አይደለ? እሷን ኮድ ይንገሩኝ።
አ
እሷን ኮድ ይንገሩኝ።
እሺ፣